ሳገኝ ያለውን ነገር ይመጣል።
ሀሎ ሀሎ፣
ማን ይባባል?
ሰላም ናቸው?
ብለን
ይሰማል?
አዎ፣ ይሰማል። አባት ምን ደርዳወት
አድራሻችሁ የት አካባቢ ነው?
ምናምን አድራሻችሁ የት አካባቢ ነው?
እኛ የምንገኘው መስቀል ፍላወር ናዝራ ሆቴል አካባቢ እንገኛለን። ፓስተር ፓስተር አደባባይ ፊት ለፊት ሜክሲኮ በላያን ሞተር አጠገብ እንገኛለን።
እሺ፣ ይሄ የባንክ የተባለው ትክክል ነው?
አዎ ከባንክ ጋር የትኛውን መኪኖቻችን ይያያዛሉ ስንት percent?
እንደ መኪናው።
አዎ፣ እንደው ምን ያህል average? ሃምሳ?
ለምንድን ነው ምን መኪና ነው የፈለጉት?
እ፣ የምን ኤሌክትሪክ ነው ሞተር ነው ያላችሁ እኛ ሁሉም መኪኖች አሉ።
ነው? ለምሳሌ እንደ ዲዛይር ቢሆን
ዲዛይር የለጠፈ ያለጠፈ
ያለጠፈ
ያለጠፈ ሶስት ነጥብ አራት ነው። እኛ ስናያይዝሉት እስከ አንድ ነጥብ አምስት ድረስ እናያይዛለን።
okay፣ እሺ፣ እሺ፣ እመጣለሁ።
እሺ፣ እስከ አንድ ሚሊዮን ድረስ እናያይዛለን።
እሺ